የዘንድሮ የኖቤል የሰላም ተሸላሚ ዶክተር አብይ አህመድ ሽልማታቸውን ተቀብለው ከኦስሎ አዲስ አበባ ሲገቡ ደማቅ አቀባበል ተደርጎላቸዋል። የአቀባበሉን ስነ ስርዓት የተከታተለችው ፀሐይ ዳምጠው ተከታዩን አጠናቅራለች።
በሺዎች የሚቆጠሩ የአዲስ አበባና የአካባቢ ነዋሪዎች በማርሽ ባንድ ሙዚቃ ታጅበው ነበር ባለኖቤሉን ጠቅላይ ሚኒስትር የተቀበሉት። ከቦሌ ዓለም አቀፍ አውሮፕላን ጣቢያ ከማለዳው 12 ሰዓት ላይ የጀመረው አቀባበል በጉሮ አሸባይ የደመቀ እንደነበር አይቼዋለሁ። አውሮፕላን ጣቢያ እንደደረሱ ለጋዜጠኞች አጠር ያለ መግለጫ የሰጡት ጠቅላይ ሚኒስትር አብይ አህመድ ሽልማቱ ለሀገራቸውና ለአካባቢውም ያለውን ትርጉም ተናግረዋል።
መላው ኢትዮጵያ ሕዝብ እንዲገነዘብ የምፈልገው ድሀ ብንሆንም ታሪክ ያለን ሕዝቦች መሆናችንን፣ ባህል ያለን ሕዝቦች መሆናችንን፣ ለሰላም የምንተጋ ሕዝቦች መሆናችንን ከዚህ ቀደም ያልታወሱ ታሪኮቻችን ሁሉ እንዲታወሱ እድል አግኝተናል ከአንድ ሺህ አምስት መቶ ዓመት በፊት በክርስትና እንዲሁም ከአንድ ሺህ አራት መቶ ዓመት በፊት በእስልምና በርካታ ሰዎች የሰላምና ችግርተኞችን የምታቅፍ ሀገር መሆኗን አምነው የተጠለሉባት ሀገር ኢትዮጵያ ከአንድ ሺህ ዓመት በኋላ ታሪኳ እየቀጨና የተረሳ የመጣ ቢሆንም አሁን መልሶ የሚታደስበት እድል በመገኘቱ በተባበረ ክንድ በተስማማ ማንነት ሀገራችን ካለችበት ሁኔታ ወደ ብልጽግና እንድትሸጋገር በጋራ ጠዋት ማታ እንድንተጋ ይህ አጋጣሚ ለመማር ለመቀየር፣ አንድ ለመሆን ለመሻሻልና በዓለም መድረክ በአዳዲስ ማንነቶች ከፍ ብለን ለመታየት እንድንጠቀምበት አደራ ማለት እፈልጋለሁ።
ይህ የሀገሪቱን ገጽታ በዓለም አቀፍ ደረጃ በከፍተኛ ሁኔታ መለወጥ የሚችል አቅም እንዳለው የተናገሩት ጠቅላይ ሚኒስትር አብይ ሽልማቱ እውን እንዲሆን በርካታ እናቶች አብዝተው ተጨንቀዋል ብለዋል።
ሁላችሁም እንደምትገነዘቡት የኖቤል ኮሚቴው የሚያውቀውን የሚያየውን ጠርቶ የሸለመ ቢሆንም ይህ ሽልማት እውን እንዲሆን ብዙ እናቶች በጓዳ ያለቀሱ የጸለዩ የተጨነቁ ያማጡ እንዳሉ በውል ይታወቃል። በመሆኑም ሁላችሁን ወክዬ ሽልማቱ የተቀበልኩ እኔ በሆንም ሽልማቱ ለኢትዮጵያና ኤርትራ ለፕሬዝዳንት ኢሳያስና ለኔ እንዲሁም ለተቀሩት ለኢትዮጵያና ኤርትራ ወዳጆች ሁሉ የተሰጠ በመሆኑ እንደ መልካም እድል በመጠቀም ሌሎች ችግሮቻችንን ለመፍታት እንደ መነሻ አድርገን የምንገለገልበት ቢሆን መልካም ነው።
በመስማማትና በመደማመጥ እንዲሁም በሀገር ፍቅር ሀገራችንን ለማሳደግ ይህንን በመልካም አጋጣሚነት ልንጠቀም ይገባል ብሏል ጠቅላይ ሚኒስትሩም። አክለውም የኖቤል ሽልማቱ ለኢትዮጵያና ለኤርትራ እንዲሁም ለመላ ምስራቅ አፍሪካ በዓለም ደረጃ ከፍተኛ ትኩረትና ስም ያገኘ ነው ብለዋል።
ለኢትዮጵያ ለኤርትራና ለምስራቅ አፍሪካ ያለው እሳቤ ከዚህ ቀደም ከነበረው በተለየ መንገድ ትኩረት እንዲያገኝና ሀገራት በዚህም አካባቢ ታሪክ ሊሰራ እንደሚችል ማሰብ እንዲችሉ የማስታወስ ስራ ለመስራት እድል አግኝቻለሁ።
ኢትዮጵያ ብዙ ጀግኖች ያሏት ሀገር እንደሆነች የተናገሩት ጠቅላይ ሚኒስትሩ ጀግና መወጣጫ መስላል ከሌለው ጫፍ መድረስ ስለማይችል አንዱ አንዱን ደግፎ ከጫፍ ብደርስ ትሩፋቱ ለሁሉም የሚደርስ መሆኑን ከሰሞኑ ሽልማት መማር ይቻላል ሲሉም አሳስበዋል። የድህነት፣ የረሃብ፣ የጉስቁልና፣ የግጭቶችና የጦርነት ታሪኮች እንዲያበቁ የመተባበር፣ የመደማመጥ፣ የመስማማት እንዲሁም ሀገርና አካባቢን አብረን የመቀየር እኛም እንደ ሌሎቹ መርዳት የምንችል ሀገር እንድንሆን ይህንን አጋጣሚ መጠቀም ተገቢ ነው ብለዋል ጠቅላይ ሚኒስትር አብይ። በቅርቡም ከፕሬዝዳንት ኢሳያስ አፈወርቂ ጋር ተገናኝተው ድሉን በጋራ እንደሚያከብሩም ተስፋ እንዳላቸው አስታውቋል። የጠቅላይ ሚኒስትር የአቀባበል ስነ ስርዓት ከአዲስ አበባና ከኦሮሚያ ልዩ ዞን በመጡ ፈረሰኞች ደምቆ ነበር። ለአሜሪካ ድምፅ ፀሐይ ዳምጦ ነኝ ከአዲስ አበባ።
አመሰግናለሁ ፀሐይ ለዘገባው። ክቡራትና ክቡራን ማምሻውንም በብሔራዊ ቤተ መንግሥት ለባለኖቤሉ ጠቅላይ ሚኒስትር የአቀባበል ስርዓት እየተከናወነ መሆኑን አውቀናል። ሪፖርተሮቻችን እዚያው ይገኛሉ። ከዚያ ዝርዝር ያለ ዘገባ እንደደረሰን እናቀርብላችኋለን። በጠቅላይ ሚኒስትሩ የዛሬ ጠዋት የአቀባበል ስነ ስርዓት ላይ የተገኙ ሰዎችን ሙክታር ጀማል አነጋግሮ ነበር። ተከታዩን ይዟል።
ጠቅላይ ሚኒስትር አብይ አህመድ የኖርዌይ የኖቤል ሽልማታቸውን ተቀብለው ወደ ሀገር ቤት ሲገቡ ንጋት ላይ የተለያዩ የማኅበረሰብ አካላት በደቅደቅ ጨለማ ነበር ወጥቶ የተቀበላቸው። ከቦሌ አየር ማረፊያ እስከ አራት ኪሎ የጠቅላይ ሚኒስትር ቤተ መንግሥት ድረስ የተዘረጋው የሕዝብ ሰልፍ ደስታና ፈንጠዝያ ነበር የሚሰማው።
ከመኪና ከላይ ከመስቀል አደባባይ ጀምሮ በቤተሰቦች ነው አሁን እዚህ የደረስኩት። ስለዚህ እኔ ትልቅ ደስታ ምኞት ከእኛ እናቶች የሚጠበቀው ነገር ቢኖር ወጣቶች ሁላችሁም ከአብይ ጎን በሁሉም አቅጣጫ እንድትሰለፉና ሁሉንም ሰው እንዲጠብቀው ምለው
ከአዲስ አበባ ከተማ ነዋሪዎች በተጨማሪ በፊንፊኔ ልዩ ዞን አካባቢ የሚገኙ ከእኩለ ሌሊት ተነስተው ወደ አዲስ አበባ ቦሌ አየር ማረፊያ ማቅናታቸውን ነው ለአሜሪካ ድምፅ የተናገሩት።
ዶክተር አብይ የኖቤል ሽልማት በማግኘታቸው እና ለሀገራችን ትልቅ ተስፋ በማትረፋቸው ደስታ ለመግለጽ ነው። እዚህ ይሄ ፈረሰኛ እዚህ የተገኘው በጠቅላላ የደስታ መግለጫን፣ የአንድነት መግለጫን እንደዚሁም ለሀገራችን ብልጽግና ሰላምን የሚያመለክት ነው ብዬ ነው የማስበው። እንደራሴ የጠቅላይ ሚኒስትር አብይ አህመድ የኖቤል ሽልማት አቀባበል ስነ ስርዓት ላይ የተሳተፉ ሰዎች ሽልማቱ ጠቅላይ ሚኒስትሩ በአፍሪካ ቀንድ ያስገኙትን በማበረታታት ሀገር ውስጥም የበለጠውኑ ሊሰሩ እንደሚገባና መነሳሳት የሚፈጥርላቸው መሆኑን ተናግረዋል። ለአሜሪካ ድምፅ ሙክታር ጀማል ነኝ ከአዲስ አበባ አመሰግናለሁ ሙክታር። አሁን ደግሞ ወደ ባህር ዳር እንዘልቃለን። አስቴር ምስጋናው ዛለች። የጠቅላይ ሚኒስትር አብይ የኖቤል የሰላም ተሸላሚነት ያስደሰታቸው የባህር ዳር ከተማ ነዋሪዎችን ዝግጅት ተከታትላለች።
ጠቅላይ ሚኒስትሩ ዛሬ አዲስ አበባ ሲገቡ የተለያዩ የህብረተሰብ ክፍሎች አቀባበል አድርገውላቸዋል። ደስታቸውንም ገልጸውላቸዋል። በባህር ዳር ከተማ የሆነውም ይኸው ነው። የተለያዩ የህብረተሰብ ክፍሎች ክቡር ጠቅላይ ሚኒስትራችን በስራው ኮርተናል፣ ሀገራችንን ኢትዮጵያ አኩርተዋል በማለት የደስታ መግለጫ መድረክ አዘጋጅተው ደስታቸውን ገልጸዋል። የአማራ ክልል የመንግስት ኮሚኒኬሽን ጉዳዮች ጽህፈት ቤት ኃላፊ አቶ ጌትነት ይርሳው በመድረኩ ጠቅላይ ሚኒስትሩ የኢትዮጵያ አንድነትን ለማጠናከር በሚሰሩት ስራ ሁሉ ከጎናቸው እንደሚቆሙ ተናግረዋል።
የኖቤል ተሸላሚ ለሆኑት ክቡር ጠቅላይ ሚኒስትር በክልሉ መንግስትን እንኳን ደስ አለዎት እያልኩ ቀጣይ በሀገራችን አንድነት ለመላው የሀገራችን ህዝቦች እኩልነት እና ለክልላችን ህዝቦች ለሚያነሷቸው በርካታ ጥያቄዎችን ለመመለስና በአጠቃላይ ለአንድነታችን በሚያደርጉት ጉዞ ውስጥ ከጎኖ በመሰለፍ አብረን የምንታገል መሆኑን ለማሳወቅ እፈልጋለሁ። አመሰግናለሁ።
የሃይማኖት ተቋማትንና የሀገር ሽማግሌዎችን ወክለው የተገኙት ደግሞ ኢትዮጵያን ለመበታተን የተዘራባትን መርዝ አክሽፈው ወደ መፈቃቀር ጉዞ ለማስጀመር የሚታትሩ ጀግና ናቸው ሲሉ ነው ያወደሷቸው።
ኢትዮጵያን ለማፈራራት የተደረገው ሙከራ ብዙ ጊዜ ማጡ ገጥሞናል፣ ችግሩ ገጥሞናል። አሁንም ተወግዶ አላለቀ። ኢትዮጵያ አትፍርሽ ጨርሰሽ ሲላል አብይም ሰጥቶናል። የኤርትራና የጅቡቲ መንግስት ለጦርነት ዛሬ ገጠሙ ነገ ገጠሙ ይባል ነበር። ሁላታቸውም በማስታረቅ የሰራውን ሚና ሁላችን እናውቀዋለን። እነሱም ብቻ አይደለም። በሱዳን ሱዳን የገጠማትን ቀውስ ሁላችሁም ታውቁታላችሁ። ይሄ ሽልማት ለአብይ ብቻ ሳይሆን የኢትዮጵያ ሕዝብ ቀርቶ ለአፍሪካን ኩራት ስለሆነ ደግፈው የሚገባን ነው። አመሰግናለሁ።
ክቡር ጠቅላይ ሚኒስትራችን ዶክተር አብይ አህመድ አሊ ተመነሻቸው የሰላም፣ የዲሞክራሲ፣ የነጻነት ለሕዝቦች አጠቃላይ የሚበጀውን ነገር ለሁሉም ሃይማኖት ዘር ሳይባል የዘር ጉድል የሰላምን መንገድ አሁንም ተባራክተን መመለስ አለብን።
ሴቶችን ወክለው የተገኙት ደግሞ በቀጠናው ሰላም ከማምጣት ባለፈ በሀገር ውስጥም በተለይ ሴቶችን ተጠቃሚ ያደረጉ መሪ ናቸው ሲሉ አመስግነዋቸዋል።
በተለይ የሴቶችን በመሪነት ደረጃ በጠቅላይ ሚኒስትርነት ደረጃ እኩል በኩል ውሳኔ ሰጪ እንዲሆኑ ያደረጉ ለዘመናት ተራርቀው ተነፋፍቀው በሌላ ጉዳይ እየታዩ የነበሩትን የኤርትራንና የኢትዮጵያን ሕዝብ ያገናኙ ለበርካታ ጊዜ የተዘጉ በሮችን የከፈቱ ለበርካታ ጊዜ ሕዝብ እያለቀሰ የነበረበትን እስር ቤቶችን ከፍተው ወደ ኢትዮጵያ የቀላቀሉ መሪ ናቸው። ታዲያ ለዚህ መሪ እልልታ አስፈልጋቸውም እንዴ?
ከጠቅላይ ሚኒስትሩ ሽልማት ባለፈ በሽልማቱ ስነ ስርዓት ላይ በነበረው ድባብ ኢትዮጵያ ያገኘችው ክብር በተለይ ደግሞ የሰው ዘር መገኛ መሆኗን የተገለጸበት መንገድ ኩራት እንደሆናቸው የገለጹት ደግሞ ወጣቶች ናቸው።
ቅዱስ አለኝ ይባላሉ። የባህር ዳር ከተማ ነዋሪ ነኝ። ሀገራችን ልትበታተን ነው፣ ሀገራችን ልጠፋ ነው። የጠቅላይ ሚኒስትር አብይ መንግስት ያበቃለት የደከመ መስሎ የሚያቀርቡ አካላት እንደነበሩ ይታወቃል። ከዚህ ባለፈ ግን በሀገራችንም ውስጥ የተሰሩ የሪፎርም ስራዎች፣ የለውጥ ስራዎች ከዚህ ጎን ለጎን ደግሞ ከጎረቤት ሀገሮችም ተዘግተው የነበሩ በሮች እንዲከፈቱ ለሰላም የተዘረጋው በር ይህን ውጤት ማስገኘቱ ትልቅ ድል ነው። ዶክተር አብይ አህመድ የሰላም የኖቤል ተሸላሚ በመሆናቸው እንኳን ደስ አለዎት ማለት እፈልጋለሁ። አስተናጋጅ ሀገሮች፣ የፕሮግራሙ የኖቤል መሪዎች ሀገራችንን አስመልክቶ የተናገሩት ንግግር ዶክተር አብይን ሀገራችን የሰው ዘር መገኛ መሆኗ መጠቀሱ ከዚህ ጋር ተያይዞም ደግሞ ሁላችንም ኢትዮጵያውያንን ደማችን ከኢትዮጵያ ነው ዘር ሐረጋችን ተብሎ መጠቀሱ ሀገራችን ከምትታወቅበት ከስደት ከሌሎች ከሌሎች negative ጎኖች ወጥተን ኮርተን ስለ ሀገራችን መናገር የምንችልበትን እድል የፈጠረው ነው ብዬ አስባለሁ። እኔም እንደ አንድ ኢትዮጵያዊ በዚህ ንግግር ደስተኛ ነበርኩ ብዬ ነው የማስበው።
አያና ደምል ነው የሚባል የባህር ዳር ከተማ ነዋሪ ነኝ። ዶክተር አብይ አህመድ ባገኙት የኖቤል ሽልማት እጅግ በጣም ተደስቻለሁ። ጠቅላይ ሚኒስትራችን በመድረክ ላይ ባንጸባረቁት መልእክት ኢትዮጵያ ስትታወቅ የነበረበትን የጦርነት፣ የስደት እና ሌሎች የረሃብ ተምሳሌ ሆና ነው ስትገለጽ የነበር። አሁን ደግሞ ባደጉት ሀገር ላይ የሰላም ኖቤል ተሸላሚ መሆናችን ለኢትዮጵያ ብቻ ሳይሆን ለአፍሪካም ኩራት በመሆኑ እኔ እጅግ በጣም ተደስቻለሁ።
በዚህ የደስታ መግለጫ መድረክ የክልሉ ከፍተኛ አመራሮች እንዲሁም በርካታ የተለያዩ የህብረተሰብ ክፍሎች ተገኝተዋል። ለአሜሪካ ድምጽ ሬዲዮ አስቴር ምስጋናው ባህር ዳር።
አመሰግናለሁ አስቴር። ወደ ተከታዩ ዘገባ እንለፍ። በደቡብም በተለያዩ ከተሞች የድጋፍና የደስታ መግለጫ ሰልፎች መካሄዳቸውን እዚያው ያለው ዮናታን ዘብዲዎስ ዘግቧል። ሽልማቱ ለኢትዮጵያ አንድነትና አብሮነት መጠናከር ተምሳሌት ነው ብለዋል የሐዋሳ ከተማ ምክር ቤት አፈ ጉባኤ። ዮናታን ታዳጊዎችንም አነጋግሯል። ወደ ዘገባው ልውሰዳችሁ።
የኢትዮጵያ ጠቅላይ ሚኒስትር አብይ አህመድ የዓለም የሰላም ኖቤል መሸለማቸውን ተከትሎ በሐዋሳ ከተማና በደቡብ ክልል ከተሞች በአደባባይና በስብሰባ አዳራሾች የድጋፍ ሰልፎችና የተለያዩ ዝግጅቶች ተካሂደዋል። በሐዋሳ ከተማ አስተዳደር ባህል ማዕከል በነበረው ዝግጅት ጠቅላይ ሚኒስትር አብይ አህመድ በሽማግሌዎች፣ በከተማ ነዋሪዎች፣ በመንግስት ስራ ኃላፊዎች፣ በጸጥታ አካላት፣ በተማሪዎችና ታዳጊዎች ተወድሰዋል። በዚህ መድረክም የሐዋሳ ከተማ ምክር ቤት አፈ ጉባኤ አቶ ደሚሰ ደንጊሶ የጠቅላይ ሚኒስትሩ የሰላም የኖቤል ሽልማት ለኢትዮጵያ አንድነትና አብሮነት መጠናከር ተምሳሌት ነው ሲሉ ተናግሯል። አብይ አህመድ ኢትዮጵያ በዓለም መድረክ ከፍ እንድትል በነጻነትም ያሻን እንድናገር አድርገውናልም ብሏል።
ለሰላም ለአንድነት ዘብ ቆመን የእሳቸውን ደስታና ሽልማት የእኛ ለቀጣይ ለአንድነታችን ምሳሌ መሆኑን በደንብ መረዳት አለብን።
የሐዋሳ ከተማ ምክትል ከንቲባ አቶ ጥራቱ በየነ በበኩላቸው ጠቅላይ ሚኒስትር አብይ አህመድ የዓለም የሰላም ኖቤል በመሸለማቸው መደሰታቸውን ገልጠው ውስብስብ ፈተናዎችን አልፈው የኢትዮጵያን ስም በዓለም መድረክ አስጠርተዋል። እንኳን ደስ አለዎት ብሏል።
የሀገራችን መሪ ክቡር ጠቅላይ ሚኒስትር ዶክተር አብይ አህመድ እጅግ አስቸጋሪና ፈታኝ በሆነ የሀገራችን ወቅታዊ ሁኔታ ውስጥ መጥተው በዚህ ሁኔታ እሳቸው ባደረጉት ጥረት ሀገራችን አሁን ወዳለችበት መረጋጋት በማምጣታቸው ብቻም አይደለም የሰላም እጦት ከሚታይባቸው አካባቢዎች አንዱ የሆነው የምስራቅ አፍሪካ አካባቢ የሚታየውን የሰላም ችግር የጦርነት ቀጠና የመሆን ሁኔታን የሚቀይር ስራ በአጭር ጊዜ በመስራት በዓለም የሰላም ኖቤል ተሸላሚ በመሆን በአፍሪካም ለሀገራችንም ልዩ ኩራት ያመጡ በመሆናቸው እንኳን ደስ አለን እንኳን ደስ አላችሁ ማለት እወዳለሁ።
ጠቅላይ ሚኒስትር አብይ አህመድ በሰላም የኖቤል ሽልማት ያስጠሯትን ኢትዮጵያን የተሻለ የሰላም ሀገር ለማድረግ ከጠቅላይ ሚኒስትሩ ጎን የሐዋሳ ከተማ ህዝቦችን እንዲቆሙ ምክትል ከንቲባው ጥሪ አቅርበዋል። በሐዋሳ ከተማ የሚገኙ የሁለተኛ ደረጃ ትምህርት ቤት ተማሪዎችም አብይ አህመድ በመሸለማቸው የተሰማቸውን ስሜት ለቪኦኤ ገልጠዋል። የቴሶ ትምህርት ቤት ተማሪም ሩሃ ማጌቱ እኔ በጣም ደስ ብሎኛል። በእርግጥም በሀገሪቱ የተለያዩ ቦታዎች ችግሮች እንዳሉ አውቃለሁ፣ ግን እነዚህ ችግሮች መፈታት ያለባቸው በንግግርና በውይይት መሆን አለባቸውም ብለናለች።
ኢትዮጵያን ከፍ ባለ ከዚህ በላይ ከፍ ብላ እንድትታይ ሰላም ያስፈልግ። በሰላም የተሸለመው እሱን በእርግጥ ግን ኢትዮጵያ ውስጥ አንዳንድ ችግሮች አሉ። በእርግጥ እነዛን ችግሮች በሰላማዊ መንገድ መፍታት፣ በውይይት በመነጋገር መፍታት ያስፈልጋል።
የምስራቅ ጮራ ትምህርት ቤት ተማሪ ብሩክታዊት ሶርሳም ለድጋፍ ከወጡ ታዳጊዎች ውስጥ አንዷ ስትሆን ስሜቷን ማጋርተናለች።
በጣም ደስ ያለኝ እንዲህ መግለጽ ይከብዳል። የምር እሱ የእሱ ስም ተወደሰ ማለት የኢትዮጵያ ነው፣ ኢትዮጵያ ደግሞ እኛ ነን። ለዛ በጣም ነው ደስ ያለኝ።
በአጠቃላይ ቪኦኤ ያነጋግራቸው እነዚህ ታዳጊዎች ሽልማቱ የተለየ መነሳሳትና ሀገራዊ ስሜት እንደፈጠረባቸው ገልጠዋል። ወይዘሮ አሰለፈች በቀልም ጠቅላይ ሚኒስትሩ መሸለማቸው ከፍተኛ ደስታ ፈጥሮባቸዋል። እሳቸው ኢትዮጵያን የሚያሻግራት የጠቅላይ ሚኒስትሩ የፍቅር መንገድ ነው ብለዋል።
ትክክለኛ አመራር ስለሆኑ ያንን ደግሞ እኛ ተከትለን አገራችን እንድታር ሰላምና ፍቅር ለኢትዮጵያ ይሁን ብለን በአንዳንድ በማይረባ ወሬ ደግሞ መሸነፍ የለባትም።
በተመሳሳይ የኢትዮጵያ ጠቅላይ ሚኒስትር አብይ አህመድ የዓለም የሰላም ኖብል መሸለማቸውን ተከትሎ በወላይታ ሶዶ ከተማ የዞኑ ህዝብ ለድጋፍ አደባባይ ወጥተዋል። ሰልፈኞቹ አያይዘው በሰልፉ ላይ የወላይታ ህዝብ በክልል የመደራጀት ጥያቄ በህገ መንግስቱ አሰራርና በሰላማዊ መንገድ እንዲመለስ ጠይቀዋል። ሰልፈኞችን ጠቅሶ የጠቅላይ ሚኒስትር አብይ አህመድ ሽልማት ለሀገሪቱ የኩራት ምንጭ መሆኑን የዘገበው የደቡብ ክልል የመንግስት ቴሌቪዥን ጣቢያ የዞኑ ዋና አስተዳዳሪ አቶ ዳጋቶ ኩምቤ ኢትዮጵያን የመልካም ዝና ባለቤት ማድረጋቸውና ለቀጣይ ትግልም ስንቅ ነው ማለታቸውን ገልጧል። በዲላ ከተማ በተደረገው ሰልፍም የገዲዮ ዞን ነዋሪዎች ጠቅላይ ሚኒስትሩን ኮርተንብሃል ብሎታል። በሰላም ያገኘነውን ዓለም አቀፍ እውቅና በሌሎች ዘርፎችም ለመድገም ተጠናክረን መስራት አለብን ነው ያሉት። ለአሜሪካ ድምጽ ራዲዮ ዮናታን ዘብዲዮስ።
ድሬዳዋ ሰው ምን ይላል በኖቤል ሽልማቱ ላይ?
እኔ አደመላሌ ነው፣ ድሬዳዋ ነዋሪ ነን። ትላንት እኛ prime minister ያገኘው ሽልማት ደስተኛ ነን። ኢትዮጵያና ኤሪትራ ሰላም አመጣ። ይሄ ትልቅ ነገር ነው። ያ ጦርነት ከመቶ ሺህ በላይ ህዝብ ነው ያለቀው። ደግሞ ይሄ አላስፈላጊ ጦርነት ነበር። ሁለተኛው በአፍሪካ ቀንድ ጅቡቲና ኤርትራ ሽምግልና ሰራ፣ ሱዳን ውስጥ ሽምግልና ሰራ፣ ሶማሌና ኬንያ ሽምግልና ሰራ። ስለዚህ ይሄ ጥሩ ነገሮች ናቸው። ግን የኛ የድሬዳዋ ህዝብ ሆነን ሰላም አጠናል። አንድ አመት ሙሉ ሰላም አልነበሩም። አሁን ሶስት ሳምንት ሰላም አገኝተናል። ይህንን ሶስት ሳምንት ያገኘነው ሰላም ደግሞ የኢትዮጵያ መከላከያ ኃይል ነው ይህንን ሰላም የሚያዙት። ስለዚህ ሰላም አደርጋለሁ አገሪቱ እሱ የገባው ቃል ትላንትና ተግባራዊ እንዲሆን ነው የምንፈልገው።
ለኖቤል ሽልማት በጣም ደስ ብሎኛል። ደስታ የጫርብኝ ነገር በዓለም አቀፍ ደረጃ ስማችን እንዲታወቅ አድርጎናል። በጣም ደስ ብሎኛል። የኢትዮጵያ ልጅ ነው። ሀገሬንም ስላስጠራልኝ ጥሩ ስራን የሰራ ይገባዋል ሽልማቱ። ከሱ በታች ያሉትም የሱ ላይ ተከትሎ ቢሄዱና አሰራሩን ወረድ አርግቶ የእሱን ፈለግ ቢከተሉ ከነበርንበት የተሻለ ሰላም ይኖረናል ብዬ አስባለሁ። እሱ ብቻ ነው ብቻውን ይመስለኛል። እኔ እርግጠኛ አይደለሁም መድከም የያዘው አሁን ድሬዳዋ ተበላሽታለች፣ እንደ ድሮ አይደለችም። ሰው በብሔር ድሮ ተፋቅረን ነው አብረን እስላም ክርስቲያን ሳንል አማራ፣ ኦሮሞ አንልም ነበር። አሁን ይሄ ሁላ ነገር መጣ። ለምን መብት ተብሎ ሰው መብትና ግዴታውንም መለየት አልቻለም። ይህንን ለህዝቡ ግንዛቤ እየሰጡ ቢሰሩ የተሻለች ትሆናለች ብዬ አስባለሁ።
ሽልማት ፕሮግራሙን ተከታትየዋለሁ። እንግዲህ ሽልማቱን ካቀረቡት ሴትዮ ንግግር ጀምሮ ኢትዮጵያዊነት ከፍ ያለበት የዓለም ዘር መነሻ ኢትዮጵያ እንደሆነች የተገለጸበት እጅግ በጣም የሚያኮራ ሽልማት ነው ብዬ አስባለሁ። አንዳንድ ሀገር ያሉ ሰዎች ፈረንጆች ሲጠየቁ ኢትዮጵያ የት ናት ያለችው የሚሉ ፈረንጆች እንዳሉ መረጃዎች አሉን በየመድረኩ የምናገኛቸው እንትኖች ላይና ከዚህ አንጻር ሲታይ በዓለም አደባባይ ኢትዮጵያዊነት ከፍ ብሎ የታየበት ለኢትዮጵያውያን የሆነ ኩራት የሆነ ሽልማት ነው የሚል ሀሳብ ነው ያለኝ። ሁሉ ሰው ሰላምን መናፈቅ አለበት የሚል መረጃ ነው የሰጠኝ።
አመሰግናለሁኝ አዲስ። እንዲሁም አስተያየት ሰጡትን ሁሉ ወደ አዳማ እንሻገራለን። አሁን እዚያ ደግሞ ሙክታር ጀማል አለ። ሰው ምን አለ?
ዶክተር አብዱልአዚዝ መስማን ይባላለሁ። የሚኖረው አዳማ። እኔ በመውሰዳቸው ደስ ብሎኛል። መጀመሪያ አካባቢ እየሰሩ የነበሩት ህዝብ የሚፈልገው ስራዎች ስለሆኑ በትክክል ይገባቸዋል። እንኳንስ ተሸለሙ ሽልማቱም ይገባቸዋል ብዬ አስባለሁ። ከዛ በኋላ ግን ትንሽ ከዛ ተቃራኒ ሆኖ የተገኙ ነገሮች አሉ። ለምሳሌ ሰላም ላይ ያለው እንዲሁም በዩኒቨርሲቲ ደረጃ ተማሪዎች ላይ እየተካሄደ ያለው በፓርቲዎች መሀል ከህግ አንጻር ብዙ ነገሮች የህግ የበላይነቱን ጣሰ። እነዚህ ነገሮች ዶክተር አብይ መሸለም የለባቸውም የሚያስብል ሳይሆን ዶክተር አብይ ከመጀመሪያ ስራ አሁን ስራው ላይ ድክመት የሚያስብል ነገሮች አሉ። ማስተካከያ የሚሰጥበት ጉዳይ ይሆናል ብዬ አስባለሁ።
እኔ ስሜ ገለቴ ዶሻ እባላለሁ። እዚህ አዳማ ነው የምኖር። የኖቤል ሽልማት እኔ እንደማየው ትክክል ነው ብዬ አልወስድም፣ አልገምትም። ለምን አሁን እዚህ ኢትዮጵያ ውስጥ ሰላም የለም። ሰዎቹ እየተገደሉ ነው። ህዝብ መብት እየተጠበቀ አይደለም። የሁሉም ህዝብ መብት መጠበቅ አለበት። ማንም ሰው ኢትዮጵያ ሀገር ውስጥ የሚኖሩ ሰዎች መሞት የለባቸው። ስለዚህ ይሄ ትክክል ነው ብዬ አልቀበሉም። አብይ በአጠቃላይ ማድረግ ያለበት ኢትዮጵያ ውስጥ የሚኖሩት ብሔር ብሔረሰቦችን መብት እኩል መጠበቅ አለበት። አንድ ብሔር መጎዳት የለበትም። የኦሮሞ መብት እየተጠበቀ አማራ መጎዳት የለበትም። ሁሉም በሰላም መኖር አለበት።
ሻሚል የአዳማ ከተማ ነዋሪ ነኝ። በጣም ደስ ብሎኛል ዶክተር አብይ የዚህ የኖቤል ተሸላሚ በመሆናቸው ለሀገርም ለሕዝባችንም ትልቅ ተስፋ ነው። እንግዲህ እስከዛሬ የተሻለ ነገር ተሰርቷል፣ የተሻለ ተስፋ ታይቷል። ይሄ በቂ ነው ማለት አይደለም። የተሰጠው ደግሞ ለወደፊት መስራት ላሰቡት ነገር፣ ለዲሞክራሲ፣ ለሰብአዊ መብት አበረታች የሆነ ሽልማት ጭምር ነው ብዬ ነው የማስበውና ስኬት ነው፣ ትልቅ ክብር ነው። ይህንን ክብር ሕዝቡ የራሱ ክብር አድርጎ በደንብ መጠበቅ አለበት፣ ማወቅ አለበት፣ ማመስገን አለበት ብዬ አምናለሁ።
አመሰግናለሁ። አቀዮ ጃዳ ይባላለሁ። እኔ አዳማ ነው የሚኖረው። ኖቤሉ እንደተባለ የሰላም ኖቤል ነው። በዚህ ተቃራኒ ደግሞ በኢትዮጵያ ሀገር ውስጥ ሰላም የለም። ተማሪ በየትምህርት ቤት በተለያየ ቦታ እየሞተ ነው። በተለያዩ አገሪቷ ክልል ውስጥ በኮማንድ ፖስት የሚተዳደሩ መአት አካባቢ አለ። መአት ሰው የሚሞትበት ዝም ብሎ የሚታሰርበት እንቅስቃሴዎች አሉ እና አገሪቷ ውስጥ በአጠቃላይ ሰላም የለውም። ስለዚህ ኖቤሉ አገራችን አይገልጽም። ስለዚህ የእኛ መንግስት ይሄንን አውቆ ለወደፊቱ ይህንን ለመቀየር ተግቶ መስራት አለበት የሚል ግምት አለኝ።
ሐሳባቸውን ለአሜሪካ ድምፅ ያካፈሉትን እንዲሁም ሙክታርን አመሰግናለሁ። ወደ መቀሌ እንዘልቃለን። ሙሉ ጌታ አጽበሃ ተከታዩን አስተያየት አሰባስበዋል።
ሑናንተ ተክልት እባላለሁ። የመቀሌ ነዋሪ ነኝ። እኔ ሽልማቱን የማየው ልክ እንደ ጠቅላይ ሚኒስትር አብይ አህመድ ኃላፊነት እንደተሰጡ ሆርን አፍሪካ አካባቢ ሰላም እንዲያሰፍኑና አገራቸው ውስጥ ያሉት ችግሮች በሰላም እንዲፈቱ የትግራይ ነዋሪ ሰላም ሙሉ እንዳልሆነ አውቀዋለሁ። ይህ ሽልማት ዶክተር አብይ አህመድን ሙሉ ሰላም እንዲያሰፍኑ ኃላፊነት እንዲሰማቸው እንዲያደርጋቸው ነው። ትልቅ ኃላፊነት እንደተሸከሙ አድርጌ ነው የምቆጥረው ይህን ሽልማት
አቤል ተክለ ብርሃን እባላለሁ። ዶክተር አብይ ኖቤል ሽልማት የሰላም ዘርፍ አሸናፊ ሆኗል። ይሄ ግን ምዕራባውያን የራሳቸውን ኢኮኖሚና የፖለቲካ ኢኮኖሚ ፖሊሲ የሚቀበልላቸውን ሰው የሚደጉሙበት ነው ብዬ ነው የማምነው በግሌ። ስለዚህ የሚገባቸውም አይደለም ብዬ ነው የማስበው። ምክንያቱም በተጨባጭ ሀገሪቱ ውስጥ አሁን ያለው የሰላም ሁኔታ አይደለም የሰላም መሪ ብለህ ልትሸልማቸው ቀርቶ በህግ መጠየቅ ያለባቸው ደረጃ ላይ ስላለ መሸለም አልነበረባቸውም ብዬ ነው የማስበው። በኤርትራ መንግስትና በኢትዮጵያ መንግስት መካከል ያለው የሰላም ስምምነት በዝርዝር የማይታወቅና በውስጡ ያዘላቸው ነጥቦች ምን ምን እንደሆኑ የማይታወቅ ናቸው እና ከዚህ በፊት ካሳለፈ የኢትዮጵያ ታሪክ አንጻር ብዙ ጊዜ እንደዚህ አይነት agreement ኦች ወደ ግጭት የሚከቱ ናቸው። ስለዚህ በእኔ እምነት መሬት ላይ የወረደ ሰላም አለ ብዬም አላስብም። እንደሚታወቀው ድንበሩ ዝግ ነው። የንግድ ልውውጥ የለም። በየቀኑ በቁጥር በጣም ብዙ የሚሆኑ የሚጠጉ ኤርትራውያን አሁንም ስደት ላይ ናቸው ወደ ኢትዮጵያ እየመጡ ሲመጡም ወደ ኢትዮጵያ ድንበር ላይ ኤርትራ ወታደሮች እንዳያልፉም እየከለከሏቸው ነው ያለው። ስለዚህ ሰላም አለ፣ ንግድ ልውውጥ አለ ምናምን የሚለው ነገር ሜይዝ ነው ለእኔ።
ግርማ የጽጋዛብ ግርማ ይባላለሁ። ሽልማቱ በጣም ደስ ይላል። እንደ ሽልማት በቀጣይ ዶክተር አብይ አህመድ ሽልማቱን መቀበላቸው ደስ ይላል። ስለዚህ ወደ መሬት ወርደው እርቀ ሰላሙ ወደ ትክክለኛ ለማምጣት እና ወደ መሬት አውርደው ወደ ሰላም ለማምጣት ይሰራሉ ብዬ ተስፋ አድርጋለሁ። ንግግራቸው በጣም ደስ የሚል ንግግር ነው። ብዙ ቃል ገብቷል። ያ ንግግራቸው ወደ ተግባር ይቀይራሉ ብዬ ተስፋ አድርጋለሁ። ያንን እንጠብቃለሁ። ሽልማቱ ልክ ነው፣ ኢትዮጵያ ውስጥ ካለው ነባራዊ ሁኔታ ጋር ይገናኛል ብዬ አላስብም። ግን ሽልማቱ የኢትዮጵያን ገጽታ ይገነባል በውጭ በኩል እና ደግሞ ለመጪው ጠንክረው እንዲሰሩ ያደርጋቸዋል ብዬ ስለማምን ደግፈዋለሁ። ኢትዮጵያ ውስጥ እርቀ ሰላም፣ ትክክለኛው እርቀ ሰላም እንዲመጣ ማድረግ አለባቸው። ተጋሩ እስረኞችን መፍታት አለባቸው።
ረሃዋ ጸጋ ይባላለሁ። ሽልማቱ ብዙ የሚገባቸውም ሆኖም አይሰማኝም። ምክንያቱም በኢትዮ ኤርትራ እርቅ ቢኖርም ለተወሰነ ጊዜ ነበር። በኢትዮጵያ ውስጥም ምንም አይነት ሰላም የለም፣ እንቅስቃሴም የለም። በየብሔር ብሔር እየተገደለ ብዙ ነገር እየተፈጠረ ነውና አስደሳች አይደለም።
ስሜ በእምነት ብርሃን ይባላሉ። የዶክተር አብይ ሽልማት ዓለም ደረጃ ያለው እንትን በኢትዮጵያ ደረጃና የአፍሪካ ስም በደንብ ማስታወቃል ብዬ ገምታለሁ። ኢትዮጵያና ኤርትራ በማስታረቁ የተባለው ምክንያት ትክክል ነው ብዬ እገምታለሁ። ነገር ግን በኢትዮጵያ ደረጃ በአሁን ደረጃ ያለው የሰላም ሁኔታ እንደምናውቀው ጥሩ አይደለም። ከአሁን በኋላ Peace Nobel Prize ተሸላሚ እንደመሆን መጠን በኢትዮጵያ ውስጥ መስራት ያለበት ብዙ ብዙ በጣም ብዙ የሆነ ስራ እንዳለ የሚያመለክት ነው።